ሄላ ቤርሳቤ ነኝ።
ዘጠና አራት ሰባ ሰባት ዘጠና አራት ሰባ ሰባት አዎ የፒዛ ባግ ፒዛ ባግ የለውም። ወደ ላይ አስገቢው። ቤተሰብ ማነው ስምህ? ዘጠና አራት ሰባ ሰባት ማላይ ነው ያለው።
አማኑኤል አማኑኤል ጋር አማኑኤል ወ- ወደ ሰው ማስገባት አልችልም። እንዲወጣልህ እጠይቅልሃለሁ። መስመር ላይ ጠብቀኝ።
እሺ
ከሪም ፒዛ ሰባት
አይ ፒዛ እኮ ነው ትንሹ ቢሆን ትንሹ አሁን እኮ ሰርቼ መጥቻለሁ ግን
የፒዛ ሀት እኮ ማንም ይሰራዋል። ይሄ ግን እንትን የለም።
አይመችም ፒዛ ሲሆን እኮ እንደው ማስገባት አለባቸው። ሌላ ነገር ቢሆን አሉ
ነገር አይገባችም ነው ምን ነው አማን አንተ ይሰራል አንተ አልሰራም ምንድን ነው እንጂ ነው እንጂ አማኑኤል ገብሩ ፒዛ ባጌ ላይ ስላት
ፒዛ ባጌ ላይ አማኑኤል አቤት እ?
ወይ ወይ አይደለም ሰባ ሰባት ቅድም ሰርተዋል አይደለ? ስሞል አዎ small እኮ ነው።
ቅድም የሰራሁት እኮ ትንሽ ስለሆነች ነው። አሁን የፒዛ ትንሽ nine inch እና six inch ይባላል።
እ?
nine inch እና ትንሿ ማለት ነው። በጣም ትንሽ ገባኝ እኮ።
አለች።
ይሄኛውም እኮ small ነው የ Debonairs ኡ
ነው እንዴ? እስኪ check አዎ።
ላድርግ እስኪ ገብቼ።
ሰሯለ
አዎ ከሆነማ እሰራዋለሁ።
small ነው ያው
በቃ እሺ፣ ቤት ሳይሽ እሺ ሰሯ